ጤና ይስጥልኝ።
hello
ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም እባላለሁ። ከአሪፍ ፔ ነው የምደውለው።
እሺ ሰላም ነው። እንዴት ናችሁ?
ትዕግስት ነው። እግዚአብሔር ይመስገን።
አ ትዕግስት ነው።
አ አ ትዕግስት ነኝ። አዎ።
እሺ፣ አሁን የደ- እሺ አሁን የደወልኩት ታህሳስ ሶስት ወይም December አስራ ሁለት ላይ በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርሶን ለመጋበዝ ነበረ። ዝግጅቱ የሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገ- እንዲያገኙ እንመክራለን።
የት ነው ቦታው?
የኢትዮጵያ ብሔራዊ ቲያትር
እሺ መች ምን ቀን ይቅርታ?
ታህሳስ ሶስት ወይም ደግሞ December አስራ ሁለት
እሺ እሺ በዚህ ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቾታል?
እ፣ እስኪ check ላድርግና ልደውል። በዚህ ስልክ ነው ወይስ በሌላ ዘጠና ስልክ ሶስት ነው?
ዘጠና አምስት ላይ መደወል ይችላሉ።
በቃ እሺ እሺ እደውላለሁ።
እሺ እናመሰግናለን።
እሺ እሺ እሺ እሺ